ሄሎ ጣና ሀብላይ
ይቅርታ፣ አማርኝ እሺ፣ ችግር የለውም። ጤና ይስጥልኝ። አክሱማዊት ራይድ ነው
እንትን ሆቴል አፄ ዮሐንስ አፄ ዮሐንስ ሆቴል። እሺ፣ ከዛ ወዴት ነህ?
ወዴት ነህ? ማን ወዴት ነህ? ዳግማ ዳግማ ሳል ዳግማ ምሳል።
እወ እሺ፣ እንልክልሃለን እ?
እንልክልሃለን። መልካም ቀን ይሆንልህ።
እሺ እሺ
እሺ፣ እሺ።